ማለት ጀመረች። ደግሞ
ሰራ እንደ ስልካችሁ?
አዎ ሰራ። አባዬ ሰላም ነው?
ደህና ነሽ?
ሃይማኖት አለች እንዴ ዛሬ?
አለ ሃይማኖት ግን አይ በይ እ እንትን እ እንትን እ ነገ ጠዋት የሚገባው ችጋግሞ ስንት ሰዓት ነው በይልኝ። መድኃኒቱን ይዛብን ወደ ናዝሬት ትሄዳለች። ናዝሬት ነው የምትሄደው። አሉ።
የምን የምን የሚገባው እንትን የአሜሪካን ከአሜሪካን ከችጋግሞ የሚነሳ ቺካጎ በቃ አዎ።
ቆይ ጠይቀን እንደውልልሻለን።
እሺ እሺ እሺ እሺ ቺካጎ ነው። እሺ እሺ እሺ መድኃኒት